ሄሎ ሄሎ ሰላም ጤና ይስጥልኝ።
አብሮ ይስጥልን። ማለት ነበረ በዚህ ከዚህ ቁጥር ላይ እንትን CBE ብር ላይ deposit አስገብቼ ነበርና እሺ
መቶ ብር አስ- ትልክልናለን ቴሌግራም ላይ
ቴሌግራም ላይ አዎ ላክልን። እሺ
እሺ፣ እሺ መልካም እሺ እሺ።